ነገር ለይቻቸዋለሁ አይቼዋለሁ ሁሉንም ነገር ለይቻቸዋለሁ አይቼዋለሁ ክፋት ደግነትንም ያን ፍቅሬንም አውቄዋለሁ አይቼዋለሁ ለይቼዋለሁ በዓለም ላይ ሁሉም አለ በዓለም ላይ ሁሉም አለ ለፍቅር የቱን የሰዋ ሰው ምነው የታለ ኦ፣ ምነው የታለ በዓለም ላይ ሁሉም አለ በዓለም ላይ ሁሉም አለ ለፍቅር የቱን የሰዋ ሰው ምነው የታለ አይ፣ ምነው የታለ ሁሉንም ነገር ለይቻቸዋለሁ አይቼዋለሁ ሁሉንም ነገር ለይቻቸዋለሁ ለይቼዋለሁ ክፋት ደግነትንም ቢያን ፍቅሬንም አውቄዋለሁ አይቼዋለሁ ለይቼዋለሁ አለቃላችሁ ንገሩኝ አለቃላችሁ ንገሩኝ ለፍቅር የቱን የሰዋ ሰው አለ በሉኝ አለ በሉኝ አለቃላችሁ ንገሩኝ አለቃላችሁ ንገሩኝ ለፍቅር የቱን የሰዋ ሰው አለ በሉኝ አለ በሉኝ ሁሉንም ነገር ለይቻቸዋለሁ አይቼዋለሁ ሁሉንም ነገር ለይቻቸዋለሁ ለይቼዋለሁ ክፋት ደግነትንም ቢያን ፍቅሬንም አውቄዋለሁ አይቼዋለሁ ለይቼዋለሁ ሰው ሆኖ ባለም ያለ ፍቅር ሰው ሆኖ ባለም ያለ ፍቅር የሚኖር የለም የተጣላና ለእግዚአብሔር ይቅር ኦ፣ ለእግዚአብሔር ይቅር ሰው ሆኖ ባለም ያለ ፍቅር ሰው ሆኖ ባለም ያለ ፍቅር የሚኖር የለም የተጣላና ለእግዚአብሔር ይቅር ኦ፣ ለእግዚአብሔር ይቅር ሁሉንም ነገር ለይቻቸዋለሁ አይቼዋለሁ ሁሉንም ነገር ለይቻቸዋለሁ ለይቼዋለሁ ክፋት ደግነትን ቢያን ፍቅሬንም አውቄዋለሁ ሁሉንም ነገር ለይቻቸዋለሁ አይቼዋለሁ ሁሉንም ነገር ለይቻቸዋለሁ ለይቼዋለሁ ክፋት ደግነትን ቢያን ፍቅሬንም አውቄዋለሁ